ደመኛችን ስልኩን አይዝጉት፣ ችግር የለውም እንጠብታለን። መስመር ላይ መስመር ላይ እሺ። አይ እንዳይቆጥር ለነገሩ የቪዲዮ ስልክ ነው አጋጣሚ አንስቼው ነው።
እሺ፣ ችግር የለውም እሺ ሄሎ
እሺ ደንበኛችን እንንገረው።
ይሰማል ይሰማል።
እሺ አርባ ዘጠኝ
አርባ ዘጠኝ አርባ ስድስት አርባ ስድስት አርባ ስድስት አስራ ሰባት እንደገና አርባ ስድስት አዎ ሁለት አርባ ስድስት ከዛ አስራ ሰባት ስልሳ ሰባት
አስራ ሰባት አርባ አስራ ሰባት?
ዘጠኝ አርባ ስድስት አርባ ስድስት አስራ ሰባት እሺ እሺ
ይህን ለማሳወቅ ነው። መልካም ምሽት ደንበኛችን።
እሺ እሺ ነበር፣ እሺ